ሄሎ አልተዋለም።
ሄሎ
አይ ሄሎ።
አልተዋለም። እሺ ሄሎ።
ቤርሳቤ ነኝ። ሄሎ
ሰይማ ኤልሳቤት እ?
ኦርደር አሳይን አድርጌ ማለት እሺ እና ዲፖዚት የለኝም ነበር እና ዲፖዚት የተሞላልኝ አሁን ነው እና ኦርደር ደግሞ እኔ ጋር አልገባም እስካሁን ምን ሰማንያ ስምንት ይገባልሃል ተብሎ ነው?
አ ሲገባልህ ደውልላትና ንገራት ተብዬ ነው እሺ፣ ደውልላትና ሰማንያ ስምንት አስራ ስድስት ማነው ስምህ?
አብርሃም ዮቴ አብርሃማ ዮቴ ዮሴፍ ሰማንያ ስምንት አስራ ስድስት አይደለ?
አ ተሞልቶልሃል deposit አሁን?
አሁን deposit አለኝ አዎ፣ ተሞላልኝ
እስኪ አንድ መስመር ላይ ጠብቀኝ።
እሺ አብሽር
እ ከኮኮ ነው የሚነሳው እና አ ከኮኮ ነው የሚነሳው ስድስት juice special
እና complete በልላ አስገብቼ አንድ ሰዓት አዎ።
ሆኖታል።
በይ የራስ order ነው።
አ የራሴ order ነው ግን አሁን እንትን ይቆረጥብኛል እንዴ
እ ያው አንተ እንደ አዲስ ስለሆነ የሚገባለው አይቆረጥብህም።
በቃ complete ወይ
እሺ እሺ እናቴ አመሰግናለሁ